አሉ ጤና ይስጥልን ጊዜ ኢትዮጵያ ይህንን የባኩት ምልዛት እንትን ተበላሽቶብን የኦክሲጅን ማሽን እዚህ ሰዎቹ እመጣለን ብለው እስካሁን አልመጡም። እ? ኩለር ኩለር ኩለሩ ድምፅሽ ጥራት የለውም የኔ እመቤት።
እኔም እየተሰማኝ አይደለም። ደንበኛችን እሺ አሁንስ አሁን ይሰማል።
ይኸውልሽ cooler ኡ አስቸግሮን እ፣ ከማክሰኞ ጀምሮ እ፣ ጊዮርጊስ አልቻልንም እ፣ ጃምቦን እሺ ደንበኛችን BG ID ዎትን ይንገሩኝና ልመዝግብሎት።
ምኑን BG ID ወይም ደግሞ code በ SMS የተላከውን ይንገሩኝ።
እኔ ደውል ኃላፊ ነኝ እዛ ደውል ብለውኝ ነው።
እ፣ እሺ ወይ ደግሞ TIN number ይንገሩኝ የቤቱን።
አንድ ደረሰኝ ላይ ያለውን TIN number በትልቁ ጽፈሽ ስጪኝ በያት። TIN number ኡ ሶስት ዜሮ ነው እንዴ? እሺ ይኸውልሽ ስሚኝ፣ እሺ ሶስት ዜሮ
ሶስት ዜሮ አስራ ዘጠኝ
አስራ ዘጠኝ
አስራ ዘጠኝ ትተሽ ሀምሳ ዘጠኝ አድርጊው።
ሶስት ዜሮ ሀምሳ ዘጠኝ ሀምሳ ዘጠኝ እሺ፣ ሀምሳ ሀምሳ
ሀምሳ ስንት አለ? ድምፆት አይሰማም ደንበኛችን።
ይኸውልሽ ዘመንሽ እንደገና አዎ ድምፆት ስለማይሰማ አልተሰማኝም።
ቆይ፣
ሶስት ዜሮ ሀምሳ ዘጠኝ ሀምሳ
አስራ ዘጠኝ ሀምሳ አይደል? ይኸውልሽ እየሰማሽኝ ነው? አሎ